የማ- የማን ነው?
ሄሎ፣ ነገ ወደ ገባ። አሁን ትዘኝ ነው። ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው?
አዳነ፣ እሺ፣ ሄሎ፣
ሄሎ ሰላም አቤት።
ጤና ይስጥልኝ።
እ፣ እስኪ አንድ ልንገርሽ አስር አምሳ ሰባት
ከሸርኩር ነው አባ።
አ፣ አስር አምሳ ሰባት እሺ፣ ንገረኝ።
አስራ ሁለት ስልሳ አምስት አስር ሄሎ፣
አቤት አይሰማም ንገረኝ። አዎ፣
ምንድን ነው ድምፁ እምቢ አለኝ እ?
እሺ፣ አሁን ሳይሰማ አባ።
አየሽልኝ እሺ፣ ንገረኝ። አዎ፣
አስር እሺ፣
ሀምሳ ሰባት እሺ፣
አስራ ሁለት ስልሳ ስምንት እ?
ካላለቀ ጨዋታለህ። እሺ፣ ቆይ አላለቀም። ገብቶኛል። ማለፉ ነው የጠየኩሽ እስካሁን።
ጨዋታው ካላለቀ update አይደረግም። እሺ፣
አ፣ ይሄ ጨዋታ እንኳን የምትመጣው አዎ፣ ማለቅ አለበት። ማለቅ አለበት ጨዋታው።
ጨዋታው አየር ላይ ነው። ኮሌጅ ስለዛ ነው።
አልተረዳሽኝ የምነግርሽ ነኝ እሺ፣ እኔ እያልኩሽ ያለው ይሄ ወድቆ ከሆነ መጀመሩ አስራ አስራ አንድ ሰዓት ይጀምራል አይደለ?
እሱ አረንጓዴ ነው። በሱ በርቶላል። አንድ team ብቻ